ሄሎ ሄሎ ሰላም ነው?
ሰላም
ሄሎ ሄሎ ይሰማኛል።
ቅድ- በተረዳሁት።
ቅድም ደውዬ ነበር።
እሺ
ያዘዝኩት ነበር ደርሶኛል፣ ግን አዎ እንትን ይቀራል jam።
እሺ ጠብቂኝ። በዚህ ቁጥር ነው አ jam እና እንትን እ, ድንች
jam ና ድንች መች ነበር order ያደረጉት?
ቀኑ June ስንት ነበር? ቆይ አንዴ ልየው። June አስራ ስድስት ወይ አስራ አምስት
Okay strawberry እ፣ jam ና ሌላ ያለ
ድንች ነው።
ድንች አዎ።
strawberry ው በአስራት order ያደረጉት ነው አይደለ? jam ኡ አ
እሺ። ድንቹ የመቼ ነው?
ድንቹ ስንት ነው? አስር ኪሎ
አስር ኪሎ አስር ኪሎ ድንች አዝዤ ከዛችሁ share ላይ አልመጣልኝም እንትኑ ድንቹ
በ group ነው አይደል order ያደረጉት?
አ አ
እዚህ ላይ አያሳየኝም።
አይሳይም እኮ በዛ ነው።
እም፣
አስር ኪሎ እ፣ ከፍዬ ነበር እና to share የሚለው አለ አይደለ?
አዎ ገና።
አ፣ እሱ ላይ አልመጣም።
እስቲ ከፈልኩበት screenshot ግን አለ።
አድርገው
ልኬለት ነበር እንደዚሁ ላንች እንደዚሁ ደውዬ የሆነ ወንድ አንስቶልኝ አዎ። እሺ ይቅርታ፣ አሁን መልስ ድጋሚ ስላልሰጠኝ ነው።
ልኩልኛል። ይቅር በጣም check አድርጌ መልሼ እንዳሳውቅዎት።
እሺ እሺ እሺ።
የትኛው?
አሁን የላኩልኝ ልንገሩ ስልክ ቁጥር ወይስ እሺ አርባ አራት
እሺ አስራ አንድ
እሺ ዜሮ ስድስት ዜሮ አራት
ጃሙ መቼ ነው የመጣው?
እ፣ ጃሙን ለነገ ላስተላልፍሎት ነው። ነገ መቀበል ይችላሉ አይደል?
አዎ አለሁ።
በቃ እሺ፣ ነገ ይሄን ይሄን እንመጣለን።
ልላክልሽ?
ይሄኛውን አሁን ይላኩልኝና check አድርጌ መልሼ ያሳውቆታለሁ።
አ፣ ደውልልኝ system ኣችን ላይ እኛ ላይ ደውልልኝ ስለማያሳየን ነው።
ነው። እሺ ደውልልኝ እሺ፣ ብዬው አልደወለልኝም።
አሁን እኔ ስልክ check የለኝም።
አድርጌ እደውልልዎታለሁ ላጣራና። እሺ